hello
hello፣ ሰላም ነው?
አለ cashier code ልንገርሽ አይደለም
እሺ፣ ንገረኝ።
አስራ አንድ
እሺ፣ እ
ንገረኝ አባ።
አስራ አንድ አልኩ እሺ፣ አርባ ዘጠኝ እሺ፣ ሀምሳ ሁለት እሺ። ሀምሳ ሁለት ስልሳ
ገና ነው፣ ያላለቀ ጨዋታ አለ። እሺ፣ ምን አልሽኝ?
ያላለቀ ጨዋታ አለ። ጠብቀው፣
okay ቁጭ ነው ትንሽ ጠብቀው። አዎ፣ አልፏል።
አዎ፣ pending እያለ ነው ይገባል አለ። እሺ፣ ገና ነው።
ኦኬ ሲያልቅ ያርመዋል ነው እንጂ አልፏል።
አዎ፣ አዎ፣ አዎ።
እሺ